ጤናን ማሊባባ
ሰላም እንዴት ነህ?
እግዚአብሔር ይመስገን።
አይ የምልሽ መኪና ትንሽ የሚቀንስ መኪና ለመንቀሳቀሻ ብቻ የሚሆን ብዙ እንትን የሌለው
ምን
ማለት price ኡ እንትን ያለ ያው ጉዳት የሌለበት ግን ለመንቀሳቀሻ የሚሆን የሚቀንስ መኪና እስኪ ንገሪኝ።
ዞታይ ይሆኖታል
እ?
ቶዮታይ
ቶታል ዞታይ መኪና
ቶዮታ ዞታይ ዞታይ
እሺ
እሱ አለን አንድ ሚሊዮን ብር የሚሸጥ cash
ምንድን ነው መኪናው?
ዞታይ ሁለት ሺህ አስር ሞዴል ዞታይ
እ፣ እኔ አላውቀውም መኪናውን ግን
እሺ ዞታይ ይባላል መኪናው ወይም ደግሞ ሪኖ ካንጎ ትንሽ መኪና ስላሉኝ ነው።
እሺ ሌላ በ DX ደረጃ ሊፋን አምስት ሃያ
እ?
ሊፋን አምስት ሃያ
ሊፋን አምስት ሀያ ጉግል አድርጌዋለሁ። እስኪ ብዙም ጎበዝ አይደለሁም።
ቴሌግራም page ኣችን ላይ አለ ማሊባባ dot net ላይ post አድርገናል።
okay እሺ። አሁንስ ዲሄ DX ምናምን ስድስት መቶ ሰባ መቶ ሺህ ብር አካባቢ የሚሸጥ መኪና እኮ DX
DX አለ።
አዎ DX አለን አስራ ዘጠኝ አለን ስምንት መቶ ሺህ የሚሸጥ
አሪፍ ነው። አሪፍ አቋም ላይ ነው።
አሪፍ አቋም ላይ ነው። ቴሌግራም page ኣችንም ላይ ማሊባባ dot net ላይ post ነው አለባት
ምንድን ምንድን ነው እንትኑ ማሊባባ?
ማሊባባ ዶት ኔት ማሊባባ ዶት ኔት
እሺ